ልችፍችፍ
ሄሎ ሄሎ አቤት።
ሰላም እንዴት ዋልሽ?
እግዚአብሔር ይመስገን።
አለን ጠዋት grade C አዝዤ ነበር ሽንኩርት እሺ ዛሬ ነው።
ትላንት ነው ያዘዝኩት።
እሺ ዛሬ ጠዋት ተቀብዬ ነበር።
እሺ
በጣም ደቃቅ ነው። እንዴት እንደዚህ ትልኳለች? በእናትሽ በጣም በቃ ለምንም አይሆንም። በእናትሽ ስድስት መቶ ኪሎ በቃ አፈር ነው በቃ
ስድስት መቶ ኪሎ አጠቃላይ በአጠቃላይ በቃ ሌላ ግሩፖችም ጋር ተጨምሮ ስድስት መቶ ነው በአጠቃላይ ማለት ነው። እና በጣም በጣም ነው የሚያስጠላው። ብታይ በእውነት ፎቶ ብልክልሽ ደስ ይባል።
እሺ እስኪ ፎቶ ይላንኩ ይላኩልኝ። እሺ በምን ቴሌግራም ላክልሽ? በቴሌግራም ላክልሽ?
አርባ አራት ቤቱን ያውቁታል ስልካችንን።
አላውቀውም። እስኪ አንድ ስልክ ያዝ። ቆይ ቆይ አንድ እሺ እሺ
ንገረኝና ልጻፍ። ዜሮ ዘጠኝ አርባ አራት አስራ አንድ አስራ አንድ ዜሮ ስድስት ዜሮ አራት ዜሮ ስድስት ዜሮ አራት በዚህ ልላክልሽ? አሁን አዎ።
ልላክልሽ? አሁን አ አሁን ልላክልሽ።
ዜሮ ዘጠኝ አርባ አራት ነው ያሉት አይደል?
አዎ ዜሮ ዘጠኝ አርባ አራት አስራ አንድ ዜሮ ስድስት ዜሮ አራት አዎ አዎ።
ልላክልሽ።
እሺ ይላኩልኝ። እሺ እደውልልዎታለሁ መልሼ።